ሄሎ
ሰላም ጤና ይስጥልን። ከሌለ
አብሮ ስጥልን። ምን አብዱ እባላለሁ።
አለን ምን ልራዎች
ጥያቄና መልስ ውስጥ ገብቼ ነበርና ስልሳ አምስት ሰማንያ ሰባት ደውል ብላኝ ደውዬልሽ።
እሺ ለመጠቀም ፈልገው ነው ጥያቄና መልሶን ለመጫወት አዎ አዎ ኮከብ ዘጠኝ ሰማንያ አምስት መተላለለ ይደውሉ መጀመሪያ
ዘጠኝ ሰማንያ አምስት
ብለው ሲደውሉ አንድ ቁጥር ላይ ለመመዝገብ ሶስት ቁጥር ላይ ለመጫወት ሰባት ቁጥር ላይ ቋንቋ ይምረጡ የሚላለ
እሺ
ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚላለ መርጠው መጫወት ይችላሉ። በድረገጽም ገብተው መጠቀም ይችላሉ።
አዎ፣ እሺ እሺ፣ መርሐባ መልካም ዕድል።
ማለት ነው።